ጤና ይስጥልኝ እባክዎትን አስታውሱ ሄሎ ሄሎ አቤት ጤፉልኝ እባክዎት ምን ልርዳዎ አቤት ይሰማኛል እባክዎት ምን ልርዳዎ ምን ልርዳዎት
አንድ ብዬ ቆረጠኝ ነው ይህን ያስሙልኝ ብዬ ነው።
ተቋርጦልዎታል እኮ የቴሌቪዥን ደንበኛ ነበሩ ነገር ግን ተቋርጦልዎታል
አዎ ተቋርጧል አይቆርጥብዎትም አ?
ተቋርጦልዎታል አይቆርጥብዎትም በኋላ
በቃ አስሙልኝ አልፈልግም ይሄን መጠቀሙን ምን አልችልም።
ተቋርጦልዎታል አይ